Loughborough Management ቤት
ሄሎ ሄሎ ለሚያስት መንግስት ቤት አብርስቱል እንዴት ነው? የቲኬት ቁጥር እንዲያዝ ፈልጌ ነው።
እሺ ንገረኝ።
አስራ ሶስት እሺ
ዜሮ ሶስት ዜሮ ሶስት ሀያ አምስት ሀያ አምስት ሀያ አንድ እሺ ሌላም አለ።
እሺ ይሄ ልልክ lost ነው ይሄ አራት game ወድቆብሃል።
ምን አይደል?
አዎ እሺ ያዙት። እሺ ይሄንን እሺ ንገረኝ።
አስራ ሁለት እሺ
ዘጠና እ እ ዘጠና እሺ
ስልሳ ሰባት ስልሳ ሰባት ሀምሳ አራት
እሺ
ሌላም አለ።
እሺ ይሄ አምስት game ነው የወደቀብህ።
እሺ እሺ
አ- አስራ ሁለት አስራ ሁለት
ስልሳ ስልሳ
ዜሮ አራት ዜሮ አራት
ዜሮ ዜሮ
አስራ ሁለት
አ- አስራ ሁለት እሺ
ሀምሳ ስድስት
ሀምሳ ስድስት ነው አያ ሀምሳ ስድስት እሺ ሀምሳ ስድስት
ዜሮ አራት ዜሮ አራት
አ ዜሮ ዜሮ
እሺ ይሄ ደግሞ አራት game ወድቆብሃል
okay
እሺ ሌላ ልክ አይ የለም የለም እሺ እናመሰግናለን